ሄሎ
ሄሎ፣
ሰላም ነው።
ሰላም።
ስልካችሁን ቲክቶክ ላይ አይቼ ነው እሺ፣
እና እንትን በአዋጭ ልገዛ ፈልጌ ነው እና የሁለት ሺ አስር ሞዴል ሀይሩፍ ካላችሁ
ሁለት ሺህ አስር ሀይሩፍ አለን አ
አለን።
እና እ፣ ከሁለት ሚሊዮን ያላለፈ አስቶካ የለውን የተቸግሮ ለሚሸጠው ሰው ከሆነ እንጂ ሁለት ሚሊዮን ብር ብቻ ነው አዋጭ ላይ ሊያበድረኝ የሚችለው እና በዛ የምታገኙልኝ ከሆነ ልምጣ።
ሁለት ሚሊዮን ብር ሁለት ሺህ አስር ሀይሩፍ እንደዛ የለምማ። ሁለት ሺህ አስር ሶስት ሚሊዮን ነው እኛ ጋር ያለው።
አ
እ፣ አንድ ሚሊዮኑን ነው ባንክ የምናመቻቸው። ሁለት ሚሊዮን cash ነው የምንፈልገው።
ሁለት ሚሊዮን cash አዎ ባንክ ደግሞ አዋጭ አላ መጀመሪያም እኮ አዋጭ እኮ ነው የሚገዛው የቆጠብሽው?
የቆጠብኩት አዎ።
አዋጭ አሁን ግን አዲስ ህግ አውጥተዋል መሰለኝ። የለጠፈ መኪና ይገዛሉ አዋጮች okay አይገዛም አዲስ እያሉ ነው መሰለኝ። አሁን ሰሞኑን የሚደውሉ customer ኦቻችን እንደዛ እያሉ ነበረ። የለጠፈ ሳይሆን ዜሮ ዜሮ መኪኖች ምናምን የሚል ህግ አውጥተዋል ካልተሳሳትኩኝ። እሱን check አድርጊና እሺ
ሁለት ሺህ አስር ነው ያለን አጠቃላይ ሶስት ሚሊዮን ነው ዋጋው። ስለዚህ እኛ cash የምንፈልገው ሁለት ሚሊዮን ነው okay እጃችን ላይ ማለት እነሱ ነው።
እሺ ቢሉ እነሱ ኦ፣ እሺ ቢሉ እናንተ ከባንክ ጋር ደግሞ እንዴት አድርገን ነው የምናያይዘው? ሁለቱን ይቻላል?
እኛ ማያያዝ እንችላለን። አሁን አንቺ የቆጠብሽው ባይኖር ኖሮ ወይ የቆጠብሽውን ማውጣት የምትችል ከሆነ እ፣ እሱን አውጥተሽ ሁለት ሚሊዮን ካለሽ ለእኛ ሰተሽን፣ አንድ ሚሊዮኑን ደግሞ ከራሱ ከአዋጭ ጋር እናመቻችልሻለን ራሳችን ማለት ነው።
ኦኬ
እንደዛ ማድረግ እንችላለን።
እሺ እናቴ አመሰግናለሁ።
እሺ